Hello? Hello? Hello?
Hello አቤት። ይቅርታ ትንሽ መስመር እንትን ስላለብኝ ነው። እ፣ ይሰማል አይደለ?
እዚህ በስራው
አዎ አዎ። እና የአምቡላንስ አገልግሎት ፈልገን ነው እ፣ ትንሽ ታካሚው በ- ከዚህ ወደ plane በ plane መሄድ ስለማይችል እ፣ በአምቡላንስ አገልግሎት ከዚህ እስከ ውጫሌ መሄድ ስለፈለገን ነው እና እም፣ ድምፅሽ በጣም ይቆራርጣል። Hello ሄሎ ሄሎ